ይስጥልኝ ሁሉ ስፖርት ነው በኮ ምን ልርዳዎ
ትላንትና withdraw ሳደርግ ብር ይዞብኝ ነበረ። ወደ ቴሌ ብር ያልገባልኝ እሱን check ማድረግ ፈልጌ።
እሺ ቴሌግራም ላይ ልከውልን ነበር እንዴ?
ቴሌግራም ላይ አላኩ። እሺ transaction history ላይ ይግቡና ያስተላለፉበትን screenshot አድርገው ቴሌግራማችን ላይ ይላኩልን፣ ይስተካከልሎታል። Hello
አቤት አቤት የቴሌግራም ስልክ ልስጦት ያዙ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት transaction history ነው። እሺ የሚልኩልን
የቴሌ ብር transaction history ነው አይደለም፣ የሁሉ ስፖርት
የሁሉ ስፖርት።
አዎ ሞር የሚለው ውስጥ ገብተው ያገኙታል።
እሺ እሺ